hello ጤና ይስጥልኝ ቺፕ hello hello ሰላም ነው?
ሰላም
እሺ እንትን ልዘዝ ብዬ ቡና ልዘዝ ብዬ እሺ የተቆላ ነው እንዴ የሚመስለው? የተቆላ ነው አይደለም ኧረ ጥሬ ነው አይደል?
ጥሬ ነው አ አ እሺ እኔን ለማረጋገጥ ጥሬ ነው እሺ ይዘቱ እሺ እና ትላንት ያዘዝኩት ነበረ okay እሺ የመጣ አልመጣም ነው ምናልባት ስ- ስልክ ንገሩኝ check ላድርግሎት አስራ ሶስት አስራ ሶስት ሰባ አምስት ሰባ አምስት ሀምሳ ሀምሳ ሰላሳ ስድስት ሰላሳ ስድስት ሳራ በሚል ነው አዎ
okay እሺ አዎ ዛሬ እየመጣልዎት ነው ያዘዙት product
ur- urgent ነው
አዎ pi- አዎ፣ ከ- ከቢሮ ውስጥ ወጥቷል ሽንኩርት አይደል እ፣ አስር ኪሎ
አዎ ከቢሮ ውስጥ picked up ተደርጓል እ፣ ትንሽ ይጠብቁ እሺ መልካም ቀን
አልደቆም መለስ